ሰላም ጤና ይስጥልን ብሽቱ ቤት
ሰላም ነው።
ሰላም ምን ነበረ?
ገቢ አልሰራ ብሎ ነው አለ።
ምን አልሰራ ብሎኝ አልከኝ?
ገቢ ለማድረግ ነበረ online deposit ለማድረግ
CB አይሰራም አዎ።
አዋሽም ከ- አዋሽ ነው አልሰራ ያለኝ።
እኮ deposit ለማድረግ አይደለ አዎ እኮ ትንሽ ቆይተህ ሞክረው፣ እየተስተካከለ ነው። እሺ ለዛ ነው ምን አለ ደቂቃ ብዙ ትላንት።
ቆየ?
አይ ደቂቃ ሳይሆን አላወቅንም ሰዓቱን። ትላንት ተበላሽቶ ስለነበረ CB okay
አሁን እየተስተካከለ ነው። ለዛ ነው እና ትንሽ ጠብቀው እስኪስተካከል።
አይ እሺ፣ የሆነ ቴሌብር አንድ- የለውም?
ቴሌብር አይ እኔ ሌላ እንትን ስላለው ቴሌብር የለኝም። አዎ አዎ ለዛ ነው። እሺ በቃ ሲቢ እንትን- ነው አማራጩ። እሺ እም፣ እንትን አድርጊልኛ። እሺ የሆነ አንድ ሎስ ነበረው እዚህ ላይ በአንድ ሺህ ነው ምናምን። አዎ፣ እስኪ ቼክ አድርጊልኛ። አንድ ንገረኝ።
ሎስ እሺ እዚህ ላይ ፓሸር ያለው።
ኮዱን ይዘህ ከሆነ
እንትኑን አላስኩትኝም፣ ግን በዚህ ስልክ ነው የቆረኩትኝ።
አዎ ግን ማ- እንዴት ማውጣት እችላለሁ? በዚህ ወይ እሺ፣ ትኬቶች ሁሉ ችግር ላክልኝ።
የለውም። አዎ ትኬቱን ችግር የለውም። በወረቀት ከሆነ ካሸር ኮድ የታችኛዋ መጨረሻ ላይ ካሸር ኮድ የሚል አለ።
እንትን ነው ኦንላይን ነው።
ኦንላይን ላይ ከሆነ ticket ID ዎቹን copy እያደረክ ላክልን ቴሌግራም ላይ ታውቃለህ ቁጥራችንን የቴሌግራም
አዎ አዎ በቃ እዛ ላይ ላክልን check እያደረግን እንመልስልሃለን። እሺ